ሙሴን ይርያ ሙሴን ይርያ ሀገር ቅድስ ሙሴን ይርያ ሙሴን ይርያ ሀገር ቅድስ እዝራኒ ተናገራ ተናገራ ዘመራ ዳዊት እዝራኒ ተናገራ ተናገራ ዘመራ ዳዊት